ነሽ? ሰላም ነው ቤተልሔም?
እግዚአብሔር ይስጥልኝ። አቤት አለን ይመስገን አለን፣ እግዚአብሔር ይመስገን። እንዴት ነህ?
አለን አለን አለን ይኸውልህ፣ void የሆኑበት ምክንያቶች ለምን መሰለህ? ለምሳሌ መጀመሪያው match እንየው። አ- አፖል- አፖል የሚል አለ አ- የሚለው አሉ match አለ አይደለ?
አዎ፣ ከሱ በታች ያለው እ፣ አንድ void የሆነው ለምሳሌ እ፣ ጓ FC ጓ የሚለው ማለት ነው። እሱን አዎ።
ስናየው አንተ ያልከው over two ነው።
አዎ፣ total ጎሉ over two ነው ያልከው አዎ፣ አይደለ?
አዎ፣ team two total goal የሚያገባው ከ- ከሁለት በላይ ነው ነው። over ማለት ሁለት ሁለት ሳይሆን ሰው- ከሁለት በላይ ሶስትና ከዛ ጀምሮ ማለት ነው።
ኦቨር ኦቨር ማለት እንደዛ ነው የሚሆነው።
ከሁለት ኦቨር በላይ ቱ ማለት ነው አይደል?
ሁለትን አያካትትም። ከሁለት በላይ ነው እሺ።
ግዴታ መሆን ያለበት which means ከሶስት ጀምሮ ማለት ነው።
ከሱ ጀምሮ አዎ እ፣ ትክክለኛው የ- ያለቀው ውጤት ደግሞ ዜሮ ለሁለት ነው። ልክ እሺ።
ነው። ባለሜዳው ነው ከሜዳ ውጭ ያለው ነው ያሸነፈው፣ ግን ሁለት ነው ያገባው። ስለዚህ እህ።
ምንድነው የሚሆነው? በዛ ምክንያት ነው void የሚያደርጉት። አሁን ለምሳሌ አንተ over three ብለኸው ሶስት ከ- ቢያገባ void ነው የሚሆነው። ለምን እንደሆነ ታውቃለህ? ይሄ እንደ rule ም actually ተቀምጧል። ግን over ከሆነ ያልከው አሁን ለምሳሌ over three ከሆነ ያልከው ከሁለት በላይ ነው መሆን ያለበት። over four ከሆነ ደግሞ ያልከው ግዴታ ከአራት በላይ ነው መሆን ያለበት እንጂ ራሱ የጠራኸው ቁጥር ራ- ራሱ ላይ የሚመጣ ከሆነ ቮይድ ነው የሚሆነው። ይሄ አስ ፉትቦል ሩል ሩል ነው ይሄ ሁሉም ጋር ማለት ነው።
ኦኬ ማለት ያው ኤክስም አይደለም ራይትም አይደለም ማለት አዎ ነው።
አታገኘኝም፣ አታ አይ ቮይድ ሚን ነው።
አታገኝ ሎ- አዎ ቮይድ እንደማለት ነው።
እህ።
ለዛ ነው ኦኬ።
አሁን እዛች ጋር አንተ ከ- የጠራሃቸው ላይ አናት አናታችሁ አ- ማ- ምንድነው የሚባለው የጠራኸው እህ።
ላይ ለምሳሌ እ፣ እዛው ላይ መተው ቮይድ አ- የተደረጉ አራት ማቾች አሉት።
እህ።
ስለዛ ኦኬ ከዛ አንጻር ነው void የሆነበት ምክንያት። እሺ
okay ሲሰራ አመሰግናለሁ። አይ ይሄ አልገባኝም። ብዙ ጊዜ እየቀነሰ ሲመጣ ምንድን ነው እያልኩ ነው። ለዛ ልክ አይደለም። ልክ ነህ ልክ ነህ አባቴ።
አይ እሺ እሺ፣ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
ቻው። እሺ።
እሺ